ጤና ስጪልኝ አባባ
ሰላም ነው። ተሰሲ ፈልጌ ምን ነበር አባ?
መኪና ሁለት ሺ አስራ አራት ሞዴል ፈልጌ ምን አይደል?
መኪና ሁለት ሺ አስራ አራት ሞዴል ፈልጌ ምን መኪና እ፣ ኮሮላ ወይ ቪትስ
ኮሮላ ያለን ሁለት ሺህ ሰባት ነው። ሁለት ሺህ ሰባት እና ሁለት ሺህ ሁለት ሺህ ሰባት እና ሶስት ነው ያለን።
ምን ኮሮላ አዎ ቪትስ
ዚት ሁለት ሺህ ሁለት እና ሁለት ሺህ ሁለት ሺህ አራት
አይ በአዋጭ ስለሆነ የሁለት ሺ አስራ አራት ሞዴሎች ታሳያለሁ ስለሆነ ነው። ይገኛል ምናምን
በአዋጭ ስለሆነ የሚገዛው በአባ- በማይክሮ ፋይናንስም ይችላሉ እና እያይዝሎታለን እ እ በማይክሮ ፋይናንስ እና እያይዝሎታለን
አልሰማሁሽም፣ ይቅርታ እናት።
በማይክሮ ፋይናንስም እና እያይዝሎታለን ከፈለጉ
አዎ ግን እንትን አለብኛ ሁለት ሺ አስራ አዋጭ አሁን ሁለት ሺ አስራ አራት በታች አንገዛም ስላሉኝ እኮ ነው።
ሁለት ሺህ
ሁለት ሺ አስራ አራት በታች አንገዛም አሉኝ።
ስንት ነው income ኡ የተፈቀደልን?
እስከ ሁለት ሺ አስራ አራት ከሁለት ሺ አስራ አራት ጀምሮ ያሉ ሞዴሎች የአስር ዓመት እሺ መኪና ማለት ነው።
እንደዛ ከሆነ ቁጥር ልስጠትና ደውለው ያዋሩ ዜሮ ዘጠኝ
እሺ ዜሮ ዘጠኝ
ዜሮ ዘጠኝ አዎ
መስመር መስመር ላይ አዎ አለው ዜሮ ዘጠኝ አስራ አንድ አስራ አንድ
ሀያ ስድስት
ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና ማን ብዬ ላል